ሄሎ ሄሎ ዋሽንግተን የሕክምና ማዕከል ምን ልርዳዎ?
ሰላም፣ እንዴት ዋልሽ?
ሰላም
brain MRI ለመነሳት ነበረ።
እ እሺ
ይቻላል አሁን?
ቆይ አንዴ እሺ አለ ይቻላል።
አለ ይቻላል።
አዎ okay፣ እሺ። በምን ያህል ሰዓት ይደርሳሉ?
እንዳለው patient ነው። ከእሱ በፊት ያሉት እ?
patient ኦች ከእሱ በፊት እንዳሉት patient ነው።
okay፣ እንዳለው patient ብዛት ነው።
አዎ አሁን ከእሱ በፊት ብዙ patient ካለ የእነሱ ተነቦ ሲያልቅ ነው።
ማለቴ ወረፋ ካለ እንድትነግሪኝ ነበር፣ አስቸኳይ ስለነበረ እዚህ።
ስልካቸውን ልጦት የማረግበት
እሺ፣ ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ አዎ እሺ፣ አመሰግናለሁ።
ምንም አይደለም።